relationship
ሰላም ናችሁ ሰላም፣ እግዚአብሔር ይመስገን።
አለን። ምን ሆነብኝ መሰለ እሺ፣ የ application ተጠቃሚ ነበርኩ ቺፕቺፕ ነው ዋው ቺፕ ቺፕ ነው።
እና ስልክ ጠፋብኝና እንዳንድ download አደረኩኝ በሌላ ስልክ ማለት ነው።
እሺ፣ ከዛ sign up ላደረገው ስልክ already the number registered ይለኛል።
እም፣ አላስገ- አ- አላስመዘግብም ድጋሚ አላስገባም ማለት ማለት ነው።
አ፣ በአዲስ ስልክ።
download አደረኩኝና ከዛ password ምናምን ሰጥቼው እንትን ስል አያሳልፈኝም already registered ነው ይለኛል። ግን ደግሞ አይከፍትም እንደሱ ሆኖ ማለት ነው።
ኮድ እንዲ እንዲ እንዲልክሎት አደረጉ። እዛ OTP ልኮሎታል ወደ ስልኮት ኦቲፒ
ወይስ በፓስወርዶት ነው የገቡት?
አይ password ኡን አላ- አላስታውሰውም።
አዎ እኮ resend እንዲያደርግ ያደረጉትም OTP ሞክረውታል። እንደዛ እሺ ልሞ እንደዛ እንትን ልበለው። አይ እንደሷ የጋበዘኝ አይመስለኝም። ኦንላይን ግን sir እንትን ብታደርገኝ አሁን ላዝ ፈልጌ አዎ እንትን አለብኝ እሺ፣ አስቸገረኝ በዚህ በጣም። አዎ በዚህ ቁጥር እሺ፣ አስተላልፍሎትና ያስተካከሎታል። እሺ፣ ወደ
ስንት ደቂቃ ልጠብቅ? እኔ አሁን ላዝ ነው ለነገ እንዲመጣል አ እኔ እንትን ነው ስልኮትን እንደዚህ አይነት issue አጋጥሟቸዋል ብዬ ለእነሱ ነው የምልክላቸው።
አ እስከዛ በአልፈው ልሞክር OTP አዎ ልክልኝ ከዛ ቀስ አዎ ይሞክሩት እንትን ያሉ ይሞክሩት። እሺ፣ እሺ፣ ቀሮሽ እናመሰግናለን። እሺ፣ መልካም